ጤና ይስጥልኝ አክስቴ ማለት ነው። ባኮሙለር ዳዊት
ጤና ይስጥልኝ። እንትን ከቴሌ ብር ወደ አሪፍ ፔይ ወደ እናንተ ሶስት ሺ አንድ መቶ ብር ልኬ ነበር እና አልገባም። ደውያውን ጠይቄ ቴሌግራም ላይ ላክልኝ ብላኝ ነበር። screenshot ልኬላት አልገባም። እስከ እሺ ደንበኛችን በምን ስም ነው- ማን በሚል ስም ነው የላኩልን ቴሌግራም ላይ
ታሪኩ ግዛቸው እ፣ እ፣ ለምን የቴሌግራም ስሜ ታሪክ ፓንዳ እ፣ ሳይመን ሳይመን አይፒ ነው የሚለው ሳይመን አይፒ የሚል እሺ ደንበኛችን የላኩት screenshot ደርሶናል። ሶስት ሺህ ብርና መቶ ብር አይደለ አ፣ ባለሙያዎቹ እየሰሩ ነው ያሉት። ጨ- ሲጨርሱ ሲያሳውቁን ደውለን እናሳውቆታለን።
እሺ እሺ መልካም ምሽት።
መልካም